ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል
ሀሎ አብራን ስትልን ቀጥሮ አለ ዛሬ ዶክተር አማሪ ይኖራላ።
ዶክተር አማረ አንድ ጊዜ ሊቆይ እሺ
ዛሬ ከአሉ አዎ፣ ሁለት ሰዓት ተኩል ላይ ጀምሮ እስከ ስድስት ተኩል አሉ።
እሺ እሺ እሺ መጣ እሺ